ጤና ይስጥልኝ። የድሮ ጋር ሰላማዊ ሰኝ ባኮ ምን ልርዳው?
ድሮ ጋ ሰላም ይቅርታ መድኃኒት ፈልጌ ነበረ።
ምን አይነት መድኃኒት?
አሁን ከአንድ አምስት ደቂቃ በፊት ደውዬ ነበረ እፈልግልሻለሁ ብላ እሱን ዘጋች።
ፊቸር አው እየፈለግንሎት ነው ደንበኛ ወይም ስሪ ካለ ስሪም ካለ ይሆናል።
አዎ ግን ኦ የሌለበት ነምበር ስሪ ወይም ነምበር ፋይቭ እሺ ደንበኛችን፣ እሺ እሺ እ- ደቂቃ በኋላ ከጥቂት ደቂቃ በኋላ መልሰው ይደውሉሽ።
እሺ እሺ እናት እሺ ከጥቂት ደቂቃ በኋላ መልሰው ይደውሉ